ጤና ይስጥልኝ። ሁሉ ስፖርት በኮም ልርዳዎት
ቴሌ ብር የሚለውን option አጥቼው ነገር site ኡ ላይ withdraw ለማድረግ ፈልጌ ገንዘብ አዎ ኔትወርክ እየተስተካከለ ነው፣ ይጠብቁ።
bonus ኡ bonus ኡን ቀርቶብኝ
የምን bonus bonus ነበረው register ሳደርግ
እና
እሱኛው ቦነስ ቀርቶ እሱ አይስተካከልም።
ሌላ ቦነሱ አይስተካከልም ወይ register ስታደርግ የሚሰጥች ቦነስ deposit የመጀመሪያ የመጀመሪያውን መደብ ማለት ነው።
የመጀመሪያው መደብ አዎ የመጀመሪያው መደብ ስትመድቢ ቦነስ ይሰጥች ነበረ።
አይ እንደዛ አይነት ቦነስ የለም።
የለም እንደዛ አዎ
ነው። እሺ